ሰላም ጤና ይስጥልኝ።
እንደት ነሽ ልዝር? እ አቤት አቤት፣ ምን ልርዳ?
እ ትናንትና ማታ ዘጠኝ መቶ ሀምሳ ልኬ ያለው እኔ ባንክ ነው- ባንክ ነው የምላከው ታውቃለህ?
እህ በምንድን ነው?
ይሄ ስልክ በፌስቡክ።
በዚህ በዚህ ስልክ ነው የላከው?
አ እስካሁን አይደርስም። በእናትህ ስልክ አልገባም።
ዘጠኝ መቶ ሀምሳ ብር ዘጠኝ መቶ ሀምሳ ብር ነው።
አሁን ደውለክ ነበር አይደል?
እ አሁን ደውለክ ነበር አይደለ?
አዎ
እሺ process ላይ ነው። በቃ ጠብቋቸውና ያስገቡላቸዋል። ትንሽ transaction ስለበዛ ነው።
እስኪ ስንት ሰዓት ነው በእናትህ?
እ ስንት ሰዓት እንደሆነ አላውቅም፣ ግን ቆይ ስልክ ልስጥና አንተ ደውለህ ትጠይቃለህ?
ስልክ ትሰጥልሽ?
እሺ ቆይ
አይ
ዜሮ ዘጠኝ ስልሳ
ቆይ እስኪ እሺ ዜሮ ዘጠኝ ስልሳ እ ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት እሺ አመሰግናለሁ። አመሰግናለሽ አመሰግናለሁ።
እሺ እሺ መልካም ቀን